ምን ፈልገው ነው? የአማልክት ፍቃድ ነው። ምን ፈልገው ነው? ምንም ችግር የለም። እየሰማሁ ነው። ትክክል ተዘጋ አደን ሄዳ ምንፈልገውን እንጨት ቆርጣለሁ። ትእዛዛት ምን ልርዳው? እንጨት ቆርጣለሁ ሄሎ፣ የአማልክት ፍቃድ ነው። ምን ያንን አደርጋለሁ ትእዛዝ እንጨት እቆርጣለሁ። እየሰማሁ ነው። የአማልክት ፍቃድ ነው። ምን ትክክል? ዝግጁን እንጨት እቆርጣለሁ። ሄሎ፣ ያንን አደርጋለሁ። እቆርጣለሁ፣ እገነባለሁ። ሄሎ፣ ያንን አደርጋለሁ። እየሰማሁ ትክክል ፈልገው ነው። አደን ሄዳለው። ያንን አደርጋለሁ። ዝግጁ ነኝ። እገነባለሁ። እየሰርክክል የአማልክት ፍቃድ፣ ትእዛዛት ያለ ጥርጥር ኢየሱስ ይህንን አደርጋል። ትእዛዝ አደን እሄዳለሁ፣ አደን እሄዳለሁ። ምን ልርዳው? እንጨት እቆርጣለሁ። ምን ትክክል ከተከፈለው ይህንን አደርጋለሁ። ምን ፈልገው ነው? አደን ይሄዳለው። መልእክት ፍቃድ ነው። ሄሎ፣ ትክክል ሳዘጋጅ ፍራፍሬ እሰበስባለሁ። እየሰማሁ ያንን አደርጋለሁ። ለማዳን እሄዳለሁ። የአማልክት ፍቃድ አለው። ያንን አደርጋል። ምን ላገልግሎ? ስለ አማልክት ስም ትእዛዛት ትእዛዝ አደን እሄዳለሁ። ዝግጁ ነኝ። ትእዛዝ አደን እሄዳለሁ። ምን የአማልክት ፍቃድ ነው። እየሰም ትክክል ዝግጁ ነኝ። አደን እሄዳለሁ። አለው ይህንን አደርጋ እየሰም የአማልክት ምን ፈል ትክክል ተዘጋጅ። አደን ሄዳለሁ። ትእዛዛት አደን ሄዳለሁ። ያንን አደርጋለሁ። ምን ፈልገው ነው? እየሰማሁ ነው። የአማልክት ፍቃድ ነው። ምን ፈለከክል? ትእዛዝ? አዎ ጥይስ የአማልክት ፍቃድ ነው። ምን ፈልገው ነው? እየሰማ ያንን አደርጋለሁ። የአማልክት ፍቃድ ነው። ተዘጋጅ። ጥሩ ጤና ይስጥልኝ። ፈልገው ነው። ምንም ችግር የለም። ምን ልርዳዎ? እገነባለሁ፣ እገነባለሁ፣ እገነባለሁ ያንን አደርጋለሁ። ትእዛዝ እንጨት እቆርጣለሁ። ትእዛዛት ያለ ጥርጥር ምንፈልገው ነው? የአማልክት ፍቃድ ነው። ተለው ትክክል እየሰማውን ይህንን አደርጋለሁ። ምን የአማልክት ይህንን አደርጋለሁ። ምን ልርዳዎ? እንጨት እቆርጣል ትዕዛዝ እገነባለሁ። ትእዛዛት እገነባለሁ። ምን ልርዳዎ? እገነባለሁ ተዘጋጅ። እገነባለው ሄሎ፣ የአማልክት ፍቃድ ነው። ምን ፈልገው ነው? እገነባለው ትእዛዛት Yalet ırıtlar. Esas gonna ballo gonna ballo ትዕዛዞ ምንድን ነው? ይፈጸማል። ዝግጁ ነው። እገነባለሁ። ምን ልርዳዎ? እገነባለሁ። ዝግጁ ነኝ። ፈጣን በሉ። ይፈጸማል። ዝግጁ ነኝ። እርስዎ እንዳሉ እየትክል ያንን አደርጋለሁ። ምንድን የፈለጉት ንጉሥ ሆይ? ይፈጸማል። ተዘጋጅ። ሰብል ሰበስባለሁ። ትእዛዛት እገነባለሁ። Кусаччи. Зас እገነባለሁ። ትእዛዝ እርሱም ፈጠን በሉ ይፈጸማል። ፈጠን በሉ ይፈጸማል። እስከ ተኩስ الدجاج ترو سي سي من لا قلقلون تروس ثانية نوم ይሁን እንግዲህ ጥሩ ውሳኔ ነው። ስለ አማልክት ስም ይሁን እንግዲህ ትእዛዛት ዝግጁ ነኝ። እርሶ እንዳሉ እገባለሁ። ምን ፈልገው ነው? ትእዛዛት እገነባለሁ። ምን የአማልክት ትክክል። ዝግጁ ነኝ። ትእዛዝ እገነባለሁ። እገነባለሁ። ትእዛዛት እገነባለሁ። ተዘጋጅ። እገነባለው እገነባለው እገነባለው። ትዕዛዝትን የተበግረች ይገባሉ። ዝግጁ ነኝ። እገነባለሁ። ምን ልርዳው? እገነባለሁ። ነው ምን ፈልገው ነው? እገነባለው እገነባለው ምንድነው ትእዛዙ? ምን ይፈጸማል? ትእዛዛት እገነባለው። ተዘጋጅ። ትእዛዝ ዝግጁ ነኝ። አዎ፣ በትክክል ችየዋለሁ። እሺ ትዕዛዝህን የታቤታ ቤት አለቄ ምን ፈልገው ነው? ትዕዛዛት እገነባለሁ። ተዘጋጅ። እሺ عليد الحتمين عليت عليك ايشي ምን ልርዳዎ? እገነባለሁ። ዝግጁ ነኝ። ትዕዛዝ እንጨት እቆርጣለሁ። ትዕዛዛት ተዘጋጅ። እገነባለው። ምን ፈልገው ነው? ትዕዛዛት እገነባለው። ምንድን ነው እስከ ሞት ፍጻሜ ድረስ Uga. Cümlelerini bu ምንድን ነው የሚፈልጉት? ንጉሶይ ትዕዛዙ ለንጉሳችን አዘጋጅ። ያለ ጥርጥር ትዕዛዙ ምንድን ነው? ይፈጸማል። ዝግጁ ነኝ። በጠንበሉ ትእዛዙ ምንድን ነው? ይፈጸማል። ምን ፈልገው ነው? እገነባለው። ተዘጋጅ። ምን ፈልገው ነው? እገነባለው። ትእዛዝ ትእዛዝ እንጨት ቆርጣለው ምን ልርዳዎ? እንጨት ቆርጣለው من نردعو انتاتو قرط اللو تزاقعو روو የሚፈልጉት? ንጉሥ ሆይ? ዝግጁ ነኝ። ምንድን ነው እንዳሉ ትእዛዞ ምንድን ነው? ፈጣን በሉ። ዝግጁ ነኝ። ትእዝ ይፈጸማል። ዝግጅ ፈጠን በሉ። ትእዛዛት ፍራፍሬ እገነባለሁ እገነባለሁ። ትእዛዛት ሰብል ሰበስባለሁ እገነባለሁ። ምንድን ነው የፈለጉት? ንጉሥ ሆይ ይፈጸማል። ትእዛዙ ዝግጁ እንዳሉ ፈጠን በሉ። ተዘጋጅ፣ እገነባለው። ምን ፈልገው ነው? እገነባለው እገነባለው እገነባለው እገነባለው። ዝግጁ ነኝ። ሰብል እሰበስባለሁ። ትዕዛዞ ምንድን ነው? so much for that. 설치는 Salçının.